ሄሎ
ለው ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንደምን ነሽ? ሰላም ነው።
እነዚህ በ- እናንተ ጋር ባለፈው እንትን አስገብቼ ነበር ምን?
እ፣ ማሽን አስገብቼ ነበር እና እሺ okay፣ ማሽኑን already ወስጄዋለሁ፣ ግን የፕሪንተር ብልሽት ነበር። አሁንም ፕሪንተሩ ወዲያው ወዲያውን የተበላሸዋል። እኔ እንትን ብዬ ወደ ውጭ ነበር የወጣሁት።
እህም፣ ሰራተኞቹ አሳውቁ እያቸው አላሳውቁም። ወዲያው ነው ፕሪንተሩ እንትን ያለው፣ ምንም አይሰራም።
በቃ ገቢዎች አሳውቃችሁ ሳይቆይብህ እንዲያስተካክሉልህ ያደርጓል። ይዘው ነው ይህ ልምጣ እም፣
ሌላ መፍትሄ ግን ፕሪንተሩ ህገ- ህጋዊ ውክልና ያለው ሰው አለ።
አዎ አለ በቃ ውክልናውን ኮፒ፣ መታወቂያውን ኮፒ፣ ንግድ ፈቃድ ኮፒ አድርገው ማሽንና ደብተር ገቢዎች አሳውቀው ፕሪንተሩ እያስቸገረን ስለሆነ ገብቶ እስከሚሰራ ድረስ የእጅ በእጃችሁንም አስመዝግበን ይዘኸውናል።
ግን እኮ ፕሪንተር ይሰራል፣ ግን እ።
ይሰራል። አሁን ነገር አሁንም ለምን ቆየ እንዳይሉ ይዘውናና ያስተካክሉልህ አናግራቸው አይሻልም?
እኮ ግን ይሰሩታል። አሁን እኔ ባለፈው የተሰራል መሰለኝ በእውነት እኔ እንጃ። ያው በግንባር ደግሞ ስትመጣ አንተ አናግራቸው ይዘውና ተበላሽቶብኛል እያልክ አይደለም?
አዎ።
በቃ ይዘውናና ይዩልህ በደንብ።
ጥሩ እሺ።
እሺ